ጤና ይስጥልኝ በድጋሚ ሄሎ
hello hello አቤት የኮሜዲያን እሸቱ እንትን ነው።
አዎ አዎ
ፕሮግራማችን በጣም የምንወደው
እሺ በዚሁ እንድትቀጥሉ ነበር።
እሺ እናመሰግናለን የኔ እመቤት እሺ ስለደወሉ እናመሰግናለን